ኤስፖርት ነው እባክዎት ያስረዳዎት?
አሁን ልኬልሻለሁ ቴሌግራም ላይ እና እሺ
የቴሌግራም የምጠቀምበትን account ልላክልሽ ቁጥሩን ወይስ
ምን ነበረ case ዎት?
ወደ ቴሌ ወደ ቴሌብር አሁን ደውዬልሽ ነበር እኮ ወደ ቴሌብር ገልብጬው እም ግን አልገባም።
አልገባም ስትል ነው።
እሺ እዛው ቴሌግራም ላይ መልስ ስለምንሰጡት በትዕግስት ይጠብቁ። ማን ነው የሚለው OK።
ቴሌግራም ስሞት?
የቴሌግራም ጸጋ ይቅርማ ቁጥሩን ቁጥሩን ልላክልሽ የተለየ በዚህ ቁጥር ስለማ በላኩልሽ ቁጥር አይደለም የምጠቀመው
ጸጋዬ ነው የሚለው OK። ሶስት ሺ አንድ መቶ ብር አዎ አዎ አዎ ስልክ ቁጥር ይላኩ እሺ።
እኮ እሺ እሱን ልላክልሽ ልልሽ ነው እሺ በቃ እሺ፣ መልካም ቀን።
እሺ